ስር ነኝ።
እሺ መሲ ዜሮ ሶስት ሰማንያ አራት ዜሮ ሶስት ሰማንያ አራት ምን ሆነብህ?
Friendship ነው። እዚህ ቦሌ ነው የሚለው። customer ያለው ጋዜቦ ነው። ከቦሌ ተነስቶ ጋዜቦ ጋዜቦ ብዬሽ customer ያለው ጋዜቦ ነው። or- ግን እንትን location ኑ እዚሁ Friendship ነው የሚለው።
እሱ ምን ማን ነው ከድር ከድር እ
ከድር ከድር እሺ ከድር አሳውቅልህና በጋዜቦ pin ይደረጋል። ጋዜቦ ነኝ ካለ customer እሺ እሺ ነው የደወለልኝ።
እሺ ችግር የለውም።